hello
ጤና ይስጥልኝ።
ጤና ይስጥልኝ። hello ካሪስቲ ነው ደውለው ደንበኛችን አቶ ሀብታሙ ነው።
አዎ ተቋረጠ እኮ አዎ ደውለው መስመሩ ተቋረጠ።
አዎ።
እሺ ሁለት መቶ ብር deposit አድርገው ነበረ የላኩልን አዎ።
screenshot አግኝተን ነው በእኛ በኩል አይተነው ነበር። ደንበኛችን ገንዘቡን እሺ።
አስተላልፈንሎታል። የዳሽ ቤት ወደ- wallet check አድርገው ነበር ወዴት ነው የተላለፈው?
ወደ ዳሽ ቤት አዎ፣ የለም አሉኝ እነሱ። ልክ እንደዚህ አድርጌ ላክልኝ ብለው ልኬላቸው የለም። ግን ቴሌብር ላይ ደግሞ የግብይቱ እንትን ላይ የለም ራሱ
ምን አሉኝ?
የግብይት ሁኔታ የሚል የለም ቴሌብር ላይ
እሺ message ኡ ደረሰኝ፣ ግን የግብይት ሁኔታ የለም እዛ ላይ።
ደንበኛችን screenshot አድርገው ልከውልን ነበር አይደለ?
አዎ ልኬያለው እሱ message ኡ ነው።
message ኡን በእኛ በኩል አይተን ነው successful ነው አዎ።
ደንበኛችን ተላልፎሎታል ገንዘቡ ወደ ዳሽ ቤት።
ስለዚህ ምንድን ነው ማድረግ ያለብኝ? እናቴ
ስለዚህ በቅርብ ሰዓት ነበር check ያደረጉት
በዛ የተላለፈ ሰዓት አዎ፣ ያለው በሀያ ስምንት ነው ወዲያው ነበር ያደረኩላቸው።
አዎ ገንዘቡ የተላለፈ ያሉት ደንበኛችን ከስምንት ደቂቃ በፊት ነው የነበረው። አሁን ቅርብ አሁን- ሰዓት ላይ check አድርገው ነበር።
ከስምንት ደቂቃ በፊት ከሆነ check አላረኩም።
check ያድርጉና ካልገባሎት ዳሽ ቤት እና ያናግሩ። በእኛ በኩል ተላልፎሎታል።
እሺ አመሰግናለሁ።
እሺ መልካም ምሽት ይሁንልዎት።